ጤና ይስጥልኝ ጤና ይስጥልኝ።
ዋዜ ይስጥልኝ።
ድርጅት ላይ እንደበሉት ምን ልርዳዎት?
አቤት እንትን ነው
ምን አሉን?
አይሰማኝም።
ይሰማኛል። ምን ልርዳዎት? ድርጅት ላይ ነው የደወሉት።
እኔ መግባት ፈልጋለሁ።
ምን አሉን?
ያው መስራት ፈልጋለሁ። ትሰጥ
ምንድን ነው አብረው መስራት የሚፈልጉት?
አይ ያለ ትሰጥ ነው
ሌላ